የሚመጣለት ወቅደት ለነገ ይዞ ይደረጋል። ለምሳሌ office ከሆነ ያንኑ በነጋታው ወጥቶ ቤት ከሆነ እንዳይሆንና ቀይረን ይዛ እንዲመጣለት እናደርጋለን። የኛ ችግር ስለሆነ hello ነጋ፣ አቤት ይሰማሃል?
ይሰማል። አሁን እንዴት ነህ?
እግዚአብሔር ይመስገን።
አለው አንተን አይደል ያወጣኸው ልደታ?
ልደታ ነው።
እሺ የኃይለ ልዑል የሚባል customer ይዘሃል አይደል?
ቆዲያ
እ ኃይለ ልዑል
አዎ ቆይ አንዴ
እሺ
ኃይለ ልዑል ቆይ አንዴ check ላድርግ። በ- በሁለት መኪና ነው ተካፍሎ ዛሬ ወጣው።
እሺ፣ እስኪ check አድርገን ገር እየጠበቀኝ ነው customer ሩ፣ ለዛ ነው።
ቆይ ነው